ነው። ወይ
ሄሎ፣ ስምሽ ማን ልበል?
መሰረት ነኝ።
ሄሎ፣ መቼ ሰላም ነው አይደለ?
እግዚአብሔር የተመሰገነ ይሁን።
አይ አዎ፣ እውነት ነው የተመሰገነ። እኛም አለን። እንትን ነበረ order ነበረኝ እና
እሺ
ሰውየው መጀመሪያ ስልክ አነሳና እኔ አይደለም ያልኩት ያዘዘው ቤት ሲመጣ ጠብቄ እደውልልሃለሁ ምናምን አለኝ።
እሺ ከዛ time ኡ ሲያልፍ መልሼ ስደውል ስልኩ ደግሞ አይሰራም ተዘግቷል ይለኛል።
order ነበር፣ እስኪ ንገረኝ።
order ነበር ሀምሳ አንድ ስልሳ ሰባት ሀምሳ አንድ ስልሳ ሰባት ግን እንደዚህ ለ- ስም- ስም ማን ነው?
ልውል ይሁን ይሁን፣ ለሌላ ጊዜ ማለት ነው። ትንሽ ጠብቀኝ እንኳን ሲልክ መደወል አለብሽ፣ ጠብቀኝ እያለኝ ነው። customer ብለህ ማሳወቅ። እሺ እሺ እሺ ይሄኛውን አሳውቅልሃለሁ።
አለማወቅ ነው። እሺ አመሰግናለሁ።
ከአስር ደቂቃ በኋላ መልሰህ ደውልልኝ። እሺ
ከአስር ደቂቃ በኋላ አዎ።
እሺ እሺ አመሰግናለሁ።
ልዑል ነው ያልከኝ?
አ ልውል ሌላው።
ወይ እሺ፣ ወይ እና ስድስት ደቂቃው ነው ገና ብዬ ነው።
እ ስድስት ደቂቃ አይደል?
አዎ።
ከጁን በርበሬ ያዝከው?
ከጁን ሰዓት በርበሬ።
ወጥቷል ብለኸኝ ነበር። አሁን ምን ምን ሰዓት ወጥቷል ብለኸኝ ነበር አይደል?
እነሆ ሰዓቱ ወጥቷል አላልኩ።
አይ እሺ፣ እ፣ አስተላልፍልሃለሁ። ስልኳ አይሰራም ነው ያልከኝ አይደል?
ስልኩ አይሰራም። አዎ እሺ፣ እሺ።
እሺ አመሰግናለሁ።